የመጣሁት
ትናንትና አምስት ሰዓት ከሀምሳ አካባቢ
እሺ
በቻርታ ወደ ቴሌ ብር እነኛ መጠን አልገባም።
ምን አሉ?
በቻርታ
ሄሎ ሄሎ በቻርታ ወደ አስተላልፌ ነበር አልገባልኝም።
ወደ ቴሌብር አዎ
እሺ የቴሌብር ስልክ ቁጥር አሁን የደወሉበት አዎ አዎ
ከምን
ኧረ ይሄ አይደለም ይሄ አይደለም ስልኩን ልንገርሽ ወይ እሺ ንገረኝ ዜሮ ዘጠኝ ሀያ አምስት
አምስት ዘጠና ዘጠኝ ሰባ ስምንት ሰላሳ አራት
ዘጠና
ሰባ ስምንት ሰላሳ አራት